ጤና ይስጥልኝ።
አቤት እንትን ከእናንተ ወደ አዋሽ ብር
ብዙ አድርገህ ነው አዎ። እና ቆየ። ትላንትና ማረ ሪፖርት አድርጌ ነበር። ዛሬም ጠዋት ወይ አሁን ተበላሽ በደወልክበት ቁጥር ነው አይደለም ሌላ ነው? እሺ ንገረኝ።
ዜሮ ዘጠኝ አስራ ሁለት
እሺ ሰባ ዘጠኝ
እሺ አስራ አምስት ሰማንያ
okay አስር ሺህ ብር ነው አይደለ?
አዎ።
አዎ still processing ላይ ነው።
እስካሁን ሂሳቧ ድረስ በድጋሚ መለስ- ላስናውቅልህ።
አዎ። እና ተመላሽ ማድረግ አይቻልም።
እኛ ተመላሽ ማድረግ አንችልም። ለቻፓ ለቻፓ ላሳውቅልህ።
አዎ፣ ወይም ደግሞ- ትላንትም እንደዛ እኮ ነው ያለኝ።
አንተም contact ማድረግ ትችላለህ። ስልካቸው ልስጥህ።
ስልካቸው እኮ እኔም እኮ ሪፖርት አድርጌያለሁ፣ ግን ምንም ለውጥ የለውም ነው። ትላንትና ይገባልሃል ብለው ነበር።
በእነሱ side የሚስተካከል ስለሆነ ነው። እሺ ይቅርታ በጣም በእኛ side አይደለም ችግሩ። እኔ አሁን በድጋሚ አሳውቅልሃለሁ።
እሺ፣ ይሄ ነው መላ። በቃ
አዎ በእኛ side የሚስተካከል ነገር ስላልሆነ ነው። ይቅርታ
እሺ።